ጤና ይስጥልን Best Bet ረዴት ነኝ ምን ልርዳዎ ጤና ይስጥልኝ።
አብሮ ይስጥልን ትናንት እ፣ ስምንት ሻ- ስምንት ሺህ ብር ወደ account አስገባሁኝ።
እሺ ከዛን ስድስት ሺህ ብር እ፣ ስደግም እንትን አለኝ እ፣ የዛሬ limit አለ limit አለው እንዴ? በቀን አዎ አለው እስከ ስንት ነው?
እስከ አስር ሺህ ነው።
እና እኮ እንትን ብሎኛል። confirm ያሳየኛል withdraw request ላይ።
confirm አደርግልሃለሁ አሁን የደወልክበት ነው የ Best Bet ቁጥር አ እሺ እሺ፣ ናት
ጠብቀኝ check ላድርግ እሺ
ከመጀመሪያ አይቼው ነው ምን ምን ምንድን ነው ትናንትና
hello ወይ ወይ ወደዚህ የቴሌብር account ነው አይደለ አዎ፣ በዚሁ ምን ነው ሌላ ስንት ነው? ይሄ ነበር ነው። በዚህ ነው። አዎ፣ በዚሁ confirm አድርጌልሃለሁ እሺ ትንሽ ቆይቶ ይገባልሃል በቃ ጠብቀው አመሰግናለሁ።
እሺ እኔም አመሰግናለሁ መልካም እሺ እሺ እናቴ እሺ